ጤና ይስጥልኝ አልኩህ ዳዊትን ኮት ምንወድ ወደ እንትን ዲፕት አድርጌ ነበር ወደ አንተ በአሪፍ በአፌ ለመል ሁሉ ስጥ ላይ ማለት ነው።
እሺ ብሩ አልገባም። ብሬ ተቆል ከቴሌ ላይ ብሬ ተቆል ብሩ አልገባልኝም።
ከቴሌ ሁሉ ስፖርት ስፐርስ ያሉ በአሪ በአሪ አዎ በአሪ ይክፈላል እሱ በአሪ ይክፈሉ የሚለውን ተኝት ሁሉ ስፖርት ላይ ማለት ነው። በአሪ የሚሉ የሚለው አንኩኝ እዛ ብር ቆረጠ። ግን ብሩ ስፖርት ላይ ገባም አካውንቴ ላይም ቆርጧል። የተገባም ያ እሺ ቁጥር ነው የመዘገቡት።
አዎ በዚህ ቁጥር